አሁን እያወሩ እያለን ተቋረጠ።
መስመር ላይ ያሉት ሙያቸው መስመር ላይ ኖት? ይሰማል?
አዎ መስመር ላይ
እሺ፣ ምን እንርዳው?
እና ጊት እንትን ፍሪጅ እየተበላሸት በሚያለው ሁለት አመት አስቆጠረ ከተበላሸ። አሁን ቢራ እየሸነ ነው ጊዮርጊስ ቢራ እየሸጠለ ነው። ሌላ ቢራ በጣም እየጠነ የጊዮርጊስ ገበያ በፍርድ ምክንያት እየቀነሰ ነው። ቤታችን ጥሩ ቦታ ፍርድ ቦታ ነው። እ
ልጇ አያጠበጥብም?
አያተገብርም ይመጣላቸዋል ከካለቸው ከተባለ በጣም እነሱም አይተውት ነበረ። ቴክኒሻሎቹ ሌላ ቀን እንዳለ ወስነው ነበረ
እና ደውለው ነበር ያስመዘገቡት። ያኔ እናንተ እናንተ የጀመራችሁ አይደለ እናንተ ከጀመራችሁ በኋላ አንዴ አስመዝግብ ያሉ እንዲህ ተናግረ ይሄ እናንተ ግሩፕ በስራው በዚህ ተጀመረ
የቤት
አዶር ባለች ባለች
የአባዶ አካባቢ ነው ያለው።
ገደራ አካባቢ
የአባዶ ገደራ። እሺ ሙሉ ስሙ ተቃማረ መልስ
ጥሩ ወርቅ
አማረ መልስ።
እሺ ደንበኛችን ቅሬታው መዝገብ ካለው በዚሁ ጥ- በዚሁ ስልክ ቁጥር ልመዝግብልዎት።
አዎ
ይሰማል?
ይሰማል።
እሺ በዚሁ ስልክ ቁጥር መዝግብልዎት።
አዎ ይሰማ። አዎ በዚህ ቁጥር ይመስላል።
እሺ ደንበኛችን እ፣ ፍሪጁ አይበራም ነው ወይ አያቀዝም? ጭራሽ አይ አይበራም።
ይበራ ይበራል። light አለ ግን አያቀዝቅዝም። አለማቀዝቀዙ ደግሞ ገበያ ላይ ተጽዕኖ እያደረገብን ነው።
እሺ ደንበኛችን ቅሬታውን መዝግብልዎት። የጥገና ክፍሎች በተቻለ ፍጥነት የጥገና ክፍሎች በተቻለው ፍጥነት ሰው ይሰሩልዎታል።
አ ጥገናማ ተጠግኗል። መጠግን እንደም hello ከማሽ ነው አዎ ይሰማል፣ hello እየሰማሁት አ ጥገናማ ተ- ተጥግኖ ምንም መፍትሄ የለውም። አስር ጊዜ ተቃሷል ተብለን ተግረን ነበረ። ምንም ቢሰራ እሱ ለሶስት ጊዜ ተጠግኖ መፍትሄ ስለሌለው አዲስ ቤት ሲመጣ ይሰጣል ተብለን ነበር። እስካሁን ግን መፍትሄ አልሰጡም። ለዛ ነው።
ስለዚህ አሁን የፈለጉት እ፣ ፍሪጅ ካለ ያለው ብዬ መለስ ነው ወደዛ ነው የፈለጉት።
አይ ገና ምክንያቱም ተጠግኖ ለሱ ምንም መፍትሄ የለውም። እ፣ አዲስ ቤት መጥቶ ተወስኗል። ሰጣቸው አልተባለም። በጣም እየቀሰራ ነው።
እሺ፣ ፎ- እ፣ እሺ አሉኝን አሰራለሁ እንደሚመለከተኝ ምላሽ ይሰጣል።
እሺ፣ እሺ። አመሰግናለሁ።
የምረዳው ነገር ይኖራል?
ሌላ በቃ የለም። እሺ ነው ሄሎ ስለዚህ ይሄ ቤት ያደ ምንድን ነው ከቤትም እንደዚህ አንድ ነው ጃምቦ ብርጭ ገበያ ላይ እየመረጠ እና እየተቸገረንም መሬት ወጣበት
በእኛችን አንድ ላይ አድርጌ እሺ፣ አመሰግናለሁ።
ስለደወልን አመሰግናለን ስለ አገልግሎት